ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
ከቺፕ ስልካችሁ ነበር- ጠፍቶኝ ልደውል ነበር። እሺ።
ከቺፕ ቺፕ ነበረ order አድርጌ ያልመጣ item ነበሩ አዎ ካሮት ካሮት ለሰኞ አዎ።
አስተላልፈው ነው።
አ፣ አስተላልፌ ሳይሆን order ሲደረግ አ፣
order order ሲደረግ እ፣ በካሮት paste ካሮት ይላል እንትኑ ላይ እሺ ግን ሽንኩርት ተከቶበት መጣ።
okay።
ስለዚህ ልጆቹ መልሰው ሄዱ።
እህ፣
ለሰኞ እ፣ order ይደረጋል ለነገ ሲሉኝ፣ አይ እኔ ነገ አልገባም አ።
ለሰኞ አልኩኝ።
እሺ የት ነበር location ኡ?
shipping
የት ነው?
shipping and logistic service enterprise ለገሀር አካባቢ ነው ቢሮዎች።
ለጋሃር።
አዎ እሺ ነገ ለገሀር መቀበል ፊት ለፊት ነው ይችላሉ የሚለው።
አይደለ?
እችላለሁ እመቤት።
እሺ ነገ እንልካለን። ሽንኩርቱን መልሰዋል አይደለ?
አ ወዲያው ነው የመለሱት። እዛው እሺ።
ላይ ነው ይዘውት የሄዱት ልጆች።
እሺ እሺ፣ እናመሰግናለን። መልካም ምሽት።
order ማዘዝ እንችላለን። ማታም ቢሆን አይደለ ግን ዛሬ ለነገ እንትን ቢያደርገኝ ግን ነበር።
ማታ ከሆነ maybe ወይ ለተነጎዲያ እንዳያረግቦት አሁን complete ቢሉት ጥሩ ነው።
አሁን ብንጨርሰው ጥሩ ነው።
አዎ ቢያንስ እስከ አንድ ሰዓት ባለው complete አዎ።
ቢሉት ለነገ ይመጣል። አ- አንድ እሺ፣ ላይ እሺ፣ እሺ፣ እናመሰግናለን። መልካም ምሽት።
አመሰግናለሁ እኔ መቤት። እሺ